ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ። ባኮ ምን ልርዳው?
እንትን አልከፍትም ብሎኝ ነው ስፖርት ለመ- ትኬት ለመቁረጥ አዎ ትንሽ የ system ችግር አጋጥሞን ነው እና እየታየ ነው፣ ይስተካከላል። እሺ ትንሽ ደቂቃ ታገሱን።
ታዲያ ጨዋታው እስከሚጀመር ድረስ ነው የምንጠብቀው?
እ
ጨዋታው እስከሚጀመር ነው የምንጠብቀው?
ጨዋታው እስኪጀመር system ኡ እየሰራ አይደለም እኮ login ማድረግም deposit ም ምንም ነገር እየሰራ አይደለም። እየታየ ስለሆነ ትንሽ ታገሰን።
ኧረ በእናታችሁ ይህ ባልሆነበት ሰዓት ጊዜ በእናታችሁ ምንድን ነው? እስከ ቀን ሙሉ እየሰራ ነበር።
እኮ ገባኝ። አሁን የ system ችግር ስላጋጠመ ነው። ትንሽ ጠብቅ እሺ፣ ይስተካከላል።
ምን ያክል ሁሉም ደቂቃ ጋር ሁሉም ጋር ነው፣ አንተ ጋር ብቻ አይደለም። አንድ ሰላሳ ደቂቃ ቢወስድ ነው፣ ከዛ በላይ አይወስድም።
ትንሽ አለ መድረስ። እሺ እስኪ